ልቤ ኧረ ተው ኧረ ተው ወይ ልቤ ኧረ ተው አሃ እሷ ስትጠላ እምቢ አለ ወይ መተው ኧረ ልቤ ተው ተው እሷ ስትከዳ አቃት ወይ መተው ኧረ ልቤ ተው ተው ሊ ብለ ስትል ጎንበስ ቀና ሰወጣሊ ብለ ስትል ለፋ ቀና ግፍ አርጋ ሄደች ጣላ አድርጋ ሄደች በልቤ ተጽናና መሸት መሸት ሲል ሊጨክን ይልና ጨለም ጨለም ሲል ሊረሳሽ ይልና ድንገት ይላል ልቤ ይረበሻል ልቤ ናንቺን ይለውና ድንገት ይላል ልቤ ይረበሻል ልቤ አንቺን ያስብና ጠላችን ተው ልቤ ጠላችን ከዳችን ከእንግዲህ ከዳችን ተጠላች የትም ተጣለች ንሳት ልቤ ገንዘብ ባልሆነች ጠላችን ተው ልቤ ጠላችን ከዳችን ከእንግዲህ ከዳችን ካልፈቀደች ካልወደደች ለፍቅር ብላ ካላደረች ጠላች ከጠላች ከልቤ ከከዳች ጠላች ከጠላች ከልቤ ከከዳች አረተ ወይ ልቤ አረተ አረተ ወይ ልቤ አረተ ዋሃ እሷ ስትጠላ እምቢ አለ ወይ መተው አረ ልቤ ተውተው አረተ ወይ ልቤ አረተ አረተ ወይ ልቤ አረተ ዋሃ እሷ ስትጠላ እምቢ አለ ወይ መተው ኧረ ልቤ ተውተው እሷ ስትከዳ አቃተ ወይ መተው ኧረ ልቤ ተውተው ጥላ ከነጎደች ተስፋህንም ገላ ከርታህን ቀየደች ለሩታ በሌላ አንተም ኩረት ልቤ አንተም ጨክን ልቤ እድሜ የለውም ገላ እብኙ ሚደረግ ጉዝጓቱ ሚነሳ አልጋው ሚነጠፍ ሐዘን ሚረሳ አይቀልም ካልተውት አይተውም ካልተውት የፍቅር አበሳ አይቀልም ካልተውት አይተውም ካልተውት የፍቅር አበሳ ጠላችን ተው ልቤ ጠላችን ከዳችን ከእንግዲህ ከዳችን ተጠላች የትም ከጣለች ንሳት ልቤ ገንዘብ ካልሆነች ጠላችን ተው ልቤ ጠላችን ከዳችን ከእንግዲህ ከዳችን ካልፈቀደች ካልወደደች ለፍቅር ብላ ካላደረች ጠላች ከጠላች ከልቤ ከገዳች